Hello ጤና ይስጥልን Magic Burger ጤና ይስጥልኝ። ወይ app ላይ ተመዝግቤ ነበረ driver ወይ አባ እ driver ላይ ተመዝግቤ ነበረ እና እ ሀምሳ ብር ከዚህ ቴሌ ብር ልኬበት ነበረ minimal balance ሀምሳ ብር መሆን አለበት የሚል አይቼ ማለት ነው። ግን still balance ኡ ዜሮ ይላል። ለምንድን ነው
ወይ አባ እ ከ Magic Burger ነው አይደወልከው?
ምን አልሽኝ?
Magic Burger ብለህ ነው የደወልከው?
እ ወይ አይደለም ይሄ
ወይ አይደለም ይሄ Magic Burger ነው።
Okay እሺ እንደዛ አይቼ ነው።